hello hello አቤት።
ሰላም፣ ከቺፕቺፕ ነው የደወልኩሎት ሰላም እንዴት ነህ?
አለን። አሁን ደውሎልኝ ነበር፣ ትንሽ connection እያስቸገረኝ ነበርና እ
okay፣ ምንድን ነበር በቀደም የፈለግከው?
ቲማቲም አዝዤ ነበረ ከሌላ እቃ ጋር አንድ ላይ እና እሺ እቃ ትናንት መጣልኝ። አምስት ነገር ነበር ያዘዝኩት።
እሺ እ ሁለት እቃ ቲማቲሙ ደግሞ?
አልመጣም።
እሺ፣ ቲማቲምና ድንች እሺ። ስልክ ይነግሩኛል፣ check ላድርግሎት።
ሀያ አራት ሀያ አራት ሰማንያ ሶስት ሰማንያ ሶስት ዘጠና ስድስት ዘጠና ስድስት ዜሮ ስምንት okay፣ እሺ። ሌንሳ በሚል ነው።
ሌንሳ
እሺ በሀያ ዘጠኝ ታዘዘ። admin እርሱ የሆኑበት ነው አይደል?
አ okay። አዎ፣ ቲማቲም እና ድንች አግኝቼዋለሁ። ቲማቲም አስር ኪሎ ነው።
አስር ኪሎ
okay፣ እሺ። ድንች ደግሞ ስምንት ስምንት ኪሎ
okay ስለዚህ አሁን ሁለቱም product ነገ ነው ላስወጣሉት የምችለው እና ነገ መረከብ ይችላል።
አዎ እችላለሁ።
አዎ የት አካባቢ ነው location ኡ? አሁን ምናልባት መኪና ካልሄደ ላስ- ልሞክርለት።
እ እንትን ካራ ኮተቤ ካራ ኮተቤ ካራ ነው።
እም okay እሺ complain አስደርግሎት እና ዛሬ ከመጣ ቀድሞ ይደውሉሎታል። ካልሆነ ግን ለነገ ነው የሚሆንሎት።
በቃ ጥሩ። እሺ እሺ እሺ እሺ መልካም አመሰግናለሁ። አሜን።